ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ከኢትዮ መቶ ሰላሳ ነበር የምደውልልዎት።
እሺ መልእክት አልገባልዎትም?
እ መልእክት አልገባልዎትም?
ኧረ አልገባልኝም።
ይጠቀማሉ አይደል? መቶ ሰላሳ አዎ አዎ
ዜሮ ዘጠኝ ሀያ ሶስት አርባ አራት ዜሮ አባራት አንድ ዜሮ ሀያ አንድ አዎ እሺ፣ Camon አሸናፊ ኖት ስልክ ማለት ነው ሳምንታዊ እ
ቴክኖ ከሞን አሸናፊ ኖት ሳምንታዊ እሺ
መልእክት ሳይል ስላላዩት ነው እንጂ መልእክት ተልኳል። ሁሉ እሺ ያላየሁት ይሆናል እና ምንድን ነው ብሎ
እሺ፣ መጀመሪያ ስሞትን መጠየቅ እላለሁ። ሲሞ የወጣው በእርሶ ስም ነው? ሲሞ የወጣው በእርሶ ስም ነው?
አዎ የናባ ነው ዝም
የአይኔ አበባ ነው
ስሞ የአይኔ አበባ ነው።
አሁን የአበባ ንግግል
ሄሎ